زودكلها صح
ሄሎ ሄሎ
አቤት በስመ አብ አሁን አሪፍ ነው በቃ ለምንድን ነው ይሄ ሆኖ ዩዘሮቼን ትሬን ሳደርግ ማገናዘብ ያለብኝ እንትኖች ምን አሉ ኢክ- እንደዚህ አይነት ኤክሰፕሽኖች እ፣ አይ እዚህ መለቀቅም ነው በቃ ከዚህ ሳይድ መለቀቅ ስለነበረበት ኦኬ ስለዚህ ከአሁን በኋላ ሌሎቹ ኤክስቴንሽኖችም ዲስትሮይ ማድረግ አለባቸው ወይስ ምን እና አ፣ አልገቡም አይደል አልገቡም እስካሁን አልገቡም እኮ ሲገ- በቃ ሲገቡ ችግር የለም
አመሰግናለሁ።